ሰላም ጤና ይስጥልኝ። ምሽት ቤት አብሮ ይስጥልን። እንትን ዊዝድሮዋል አሁን በምንድን ነው የምንጠቀመው? ሳንቲም ፔ ይሰራ አይደለም
አይሰራም እንዴ?
አይሰራም። ዜሮ ዜሮ ብሎ ዝም ብሏል። እ ስለዚህ ቻፓን ተጠቅመ በምንድን ነው በቴሌብር ትሞክራ?
እቺ በቻፓ አድርጌ አዎ ቻፓ በቴሌብር አዎ። እሱ ደግሞ ከባንክ ቴሌብር ይሻላል ይገባል እሱ።
ቴሌብር ላድርገውና ለኮንሰንት አዎ አድርጌ ከእንትን ስደውል አዎ ደውልና ቻፓ በቴሌብር ማለት ነው።
እሺ ይቻላል።
እሺ እሺ እሺ